ጤና ይስጥልኝ። ስፖርት ኮከብ ረዳሁት።
እንትን ብር ኦንላይን ብር ለማስገባት ፈልገን ቴሌ ብር አላስተላልፋለን።
ከየት ከሁሉ ስፖርት ነው?
ወደ ሁሉ ስፖርት ማለት ነው።
ስፖርት አለ ቴሌ ብር።
ግን አያስተላልፍም። እስከዛሬ እንትን እንዳለው አይደለም ያለው።
ምንድን ነው የሚሉት?
የሆነ ኮድ ይጠይቃል ምናምን።
ኮድ ይጠይቃል።
አዎ።
እኮ እስካሁን ከሚያደርገው ምን ጤና ይስጥልኝ። ስፖርት ነው ኮከብ ረዳሁ። hello scan ማድረጊያ መጥቶላችኋል አይደል?
አዎ።
እሺ ከሱ አጠገብ ወደዚህ ወደ ጎን አድርጉት።
ወደ ጎን ወደ ጎን አዎ፣ ወደ ጎን ሲያደርጉ login የሚል ያመጣላችሁ ያመጣሉታል።
አዎ።
ከዛ ስልክ ቁጥር አ verification code እና PIN አስገብተው እሱን አሁን እንዴት ነው የምናገኘው?
ምኑን ይሄ መሀል ላይ የሚሞላው ምን ኮድ ነው?
verification ኮዱን እ
የምናገኘው
እዛው ከላይ get code የምትል አለች አይደለ?
እ ከስልክ ቁጥሩ አጠገብ የሆነች ጥቁር ነገር የለችም?
ቆይ ወይ አንዴ መልሰን ደውል። እሺ አንዴ እሺ